hello hello ይሰማል?
አዎ ይሰማኛል።
sales ነኝ። እንትን ሀገረ ማርያም መቶ ኩንታል FSR እፈልጋለሁ።
አሁን ነው?
አዎ እሺ እዛ የት ይዤ- ነው?
እዛ ይዤውና ወደ ሀገ- ሀገረ ማርያም ሀገረ ማርያም ደቡብ ከየት ከየት?
ከ- ከአዲስ አበባ
እሺ ቀን ይቅርታ፣ ከአዲስ አበባ ወደ ሀገረ ማርያም አዎ ደቡብ ክልል ነው።
ደቡብ ክልል
እሺ።
ዘይት ነው ጭነቱ። FSR ነው የፈለገው።
እ፣ ሲ- ሲኖትራክ ነው ሲኖ FSR።
አዎ
እሺ ምን ያህል ነው የሚገመተው? ይቅርታ
እንትን እንትን ዋጋውን አዎ ዋጋው።
እንዲሆናል። እስኪ ቆይ ቼክ ላ- ላባዛውና ልስጥሽ።
እሺ እሺ